ቤቴ ወድሽ ነበረ እኔ ማካንጀቴ ሲከፋሽም ከፍቶኝ ስትስቂም ስቀኝ ወድሽ ነበረ በጣም ተጨንቄ ስታዝኝ ያዘንኩኝ አንጀቴ ያረረ በጣም ግልጽ ሁኜ ነው ወድሽ ነበረ ላንቺሁ ሳደገድግ እኔን መች ረዳው ተወደድኩኝ ብዬ ለፍቅር ተጎዳ ስታዝኝ እያዘንኩኝ አንጀቴ ያረረ በጣም ግልጽ ሁኜ ወድሽ ነበረ ልብሽን ሳላውቀው ባፈሽ ተደልዬ ወድሽ ነበረ ተወደድኩኝ ብዬ የቀን ማሳለፊያ መሆንን ሳላውቀው ወድጀሽ ነበር